hello ወይዬ፣ ሰራልሽ አይደል?
አዎ ሰርቶልኛል።
እሺ password ኡን ልንገርሽ።
እሺ ስድስት ሀምሳ አራት
ስድስት ሀምሳ አራት ስድስት ሀምሳ አራት ዘጠኝ ሰማንያ ሰባት
ዘጠኝ ሰማንያ ሰባት ሰማንያ ሰባት ሶስት ሀያ አንድ እ ሶስት ሀያ አንድ ሀያ አንድ ከዛ ዜሮ ዜሮ አዎ፣ ሶስት ሀያ አንድ ስድስት ሀምሳ አራት ዘጠኝ ሰማንያ ሰባት ሀያ አንድ ዜሮ አ- no ሶስት ሀያ አንድ
ሶስት ሀያ አንድ ነው።
አዎ ሶስት ሀያ አንድ ዜሮ
እሺ ስድስት ሀምሳ አራት ዘጠና ስምንት ሰባት አለበት አዎ ሰባት ሰላሳ ሁለት አንድ ዜሮ አዎ
እናመሰግናለን።
መልካም ቀን